Hello
እንዴት ዋልሽልኝ?
እግዚአብሔር ይመስገን። ሰላም ዋሉ?
እግዚአብሔር ይመስገን። order አድርጌያለሁ እየመጣሁ ነው እና በየትኛው በኩል ነበረ? በ- በሚካኤል በኩል ነው ወይስ በ-
ኬኤምሲ ቅዱስ ሚካኤል ባለበት ድልድይ ያለች አይደለ?
አ፣ ቅዱስ ሚካኤል ቤተክርስቲያኑን አወቅኩትኝ።
አዎ። ከዛ በድልድይ አለ፣ የመኪናም የእግረኛም እሱ ላይ ጋር እ፣
ድልድዩ ድልድዩ okay፣ እሺ።
ድልድዩ ጋር ያለው እዛ ጋር ድልድዩ ድልድዩ ጋር ነው ያለው።
አዎ፣ ድልድዩ ጋር ፊት ለፊት ለፓርኪንግም ይመቻል፣ እሺ፣ ለምንም ይመቻለኝ።
በጣም አሪፍ። እሺ፣ ገና ነው አይደል? ደርሼበታል ይመስለኛል።
አዎ፣ አዎ።
እሺ፣ እሺ፣ እሺ፣ ሰላም ዋሉ። መልካም ቀን።
ሳምንት አሜን። እሺ